Hello ሰላም ጤና ይስጥልን ቺፕቺፕ
ሰላም ነው ማ ሰላም እግዚአብሔር ይመስገን አለን እንትን የአሳይ እንዲሆን ሹፌር ትልኪልኝ ትልኪልኝ ቁጥር በዚህ እሺ።
ስልክ ያዘው order ነበረና አልደውልልኝም። አይ እሺ ቁጥር ይንገረኝ እርሱ ዜሮ ዘጠኝ ሰላሳ ሰላሳ ዜሮ አንድ እሺ ሀምሳ አምስት
ሀምሳ አምስት ሰላሳ ስድስት
እሺ ሃይማኖት በሚለው አማ እሺ ምን product ነበረ
ብዙ ነው፣ ብዙ አይነት ነው።
okay።
ሽንኩርት፣ ቲማቲም፣ ድንች፣ ካሮት፣ ትላንት የታዘዘው ፓፓዬ ምናምን። አዎ እንትን ላይ እሺ፣ ቁጥር to receive ላይ ገብቷል። እሺማ አ፣ ዜ- ሀ- ዜሮ ዘጠኝ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ ሰባ አምስት ሰላሳ አንድ አዎ አሉላ ይባላል እሱ ነው።
አሉላ። እሺማ አዎ።
ዜሮ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ አዎ
እንትን ላስቸግርሽ ነበር ወደ ይሄ እዛ ያለው እንትን ላይ ምን ይሄ አዲስ ሰው ስትጋብዥ እንትን የሚያደርገው የሚያስበው balance ላይ የሚያስቀምጠው wallet ላይ አለሽ ዋሌት ይሄን ያህል ላይ የሚለው አዎ እሱ በዛ መግዛት ነው የሚቻለው። ወጪ ነው አዎ አይ መግዛት ይችል- መግዛት ነው የሚችሉት ከኛ ከዚህ ያስ- ያስገዛል አይደለ?
አዎ በ- በዛ በቴሌ ብር ቢታዘዝ- የሚከፍሉት በዛ በዋሊት መክፈል ነው። አዎ እሺ ወደ እሺ፣ እሺ፣ እናመሰግናለን።
አመሰግናለሁ።
እሺ።
መልካም ቀን። እሺ